ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ጠዋት ደውዬ ነበረ አንድ ሺህ ብር transfer አድርጌ withdraw ብዬ ከዛ ቴሌግራም ላይ ላከው ምናምን ብለሽ ነበር transaction history ውን
ላኩት አይደል?
ከዛ ልኬ ሰባት መቶ ብር ነው የተላከልኝ ተመልሶ እና ሶስት መቶ ብር ጠፍቷል።
እሱም ቴሌግራም ላይ እዛው ያወሩን። እሺ መልስ እዛው ላይ እንሰጡታለን።
እኮ አውርቼ አውርቼዋለሁ እኮ መልስ የለም እንጂ ተ- ተናግሬያለሁ። ደግሜ አስገብቼላለሁ አለኝ፣ ግን እስካሁን አልመጣም።
አዎ ትንሽ system update እያደረግን ስለሆነ ነው። መ- ትንሽ ቆይቶ ይሞክሩት።
okay አይ፣ ሰባት ሰዓት ስምንት ሰዓት ጠብቄዋለሁ፣ ግን እኮ እስካሁን አልሰራም።
አዎ እኮ ይጠብቁ፣ system እሺ።
update የተደረገ ስለሆነ ነው።
እሺ thank you እሺ መልካም ቀን።